ሰላም ጤና ይስጥልኝ። ችብችብ እባክዎ ምን ልርዳዎ?
ጤና ይስጥልኝ። ደውለሽልኝ ነበር።
okay ይቅርታ፣ ማን ልበል ስሞቱ?
አልማዝ
አልማዝ ከችብችብ ነበር የደወልነው።
አዎ አናግረሽኛል። አል- አያነሳም ስልኩ።
driver ኡ አያነሳ- አያነሳም ስልኩ።
እም፣
ስለዚህ ለነገ እናስገባሉታ። ከተቀበሉ ግን ጧት ላይ ተቀብያለሁ ብለው ያሳውቁን።
እሺ እሺ።
okay እሺ።
ካ- ስራ ላይ ናቸው።
አዎ አልተመለሱም።
driver ኦች እየሰሩ ነው።
እሺ እሺ።
location የት ነው? አስኮ ነው፣ ጃክሮስ ጃክሮስ።
ጃክሮስ።
እም።
እሺ ይመጣሉታል። መልካም ምሽት። okay